hello ጤና ይስጥልን። ስልኩ ተቋረጠ ደንበኛች። ታሪክ ላይ ነው አዎ፣ የምደውልልዎት።
okay። በዚህ ስልክ እሺ።
ነው የምልከው?
ስልክ ቁጥር ሰጡትና ከቴሌ ብር የተላከል ስልክ ልንገሩት። እኔ ሌላ ስልክ እሺ።
ዜሮ ዘጠኝ ዜሮ ዘጠኝ
ዘጠና ሁለት
ዘጠና ሁለት
አስራ ሶስት
አስራ ሶስት
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት በሌላ ስልክ መላክ ይችላሉ። አይኔ screenshot ስለማያደርግ ልክ ነው። ችግር የለውም። ስሞትንና ስልኮትን ከታች ይጻፉበት። ችግር የለውም። ስሞትና ስልኮትን ብቻ ይጻፉበት ዘጠና ከታች።
ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ልክ ነው። ደንበኛችን ሲልኩልን ከ screenshot ኡ ከታች ስሞትና ስልኮትን ይጻፉበት።
እሺ።
ሌላ የምረዳውት ነገር ይኖራል?
ግልጽ ነው። ደውላለሁ። እሺ።
እሺ፣ ደንበኛችን መልካም ቀን ይሁንልዎት።